Good morning, Capital. Ilan speaking. Hello.
Hello አቤት።
ሰላም፣ እንዴት ነሽ?
ሰላም።
ደህና። እንትን ሞሮኮ እ፣ ጉድ ለማድረግ ነበረ ለሽ ለመቼ ነው?
ከሰዓት ስንት ሰዓት ላይ?
ከ- ከስምንት ሰዓት በኋላ ማለት ነው። ወይም ከሰባት ሰዓት ካለው ወደኋላ ነው። Exact time ብቻ አላውቅም።
እኮ ለሁለት ሰው ነው ያለው?
ስምንት ሰዓት ነው። እሺ፣ አሁን ለሁለት ሰው ስምንት ሰዓት ላይ ሊያዝላችሁ። እሺ ማን እስከ ልበል?
ሻት እንትን ኤሻ ወለና ኤሻ ስልክ ቁጥር እ? አዎ ይሄ የደወሉበትን ሊያዘው አርባ ዜሮ ዘጠኝ አርባ ዘጠና አንድ እ
ዘጠና ሰባት እ ሰላሳ ዘጠኝ ሰላሳ ዘጠኝ አዎ እሺ በቃ ስምንት ሰዓት ላይ ሁለት ሰው ሞሮኮ ይዣለሁ። ዋጋ ለውጥ አለ። እሺ
የ special ከሁለት ሺ ዘጠኝ መቶ ብር ጀምሮ ሆኗል ሞሮኮ።
Special ኡ ስንት ነው?
Facial የለም ዛሬ
በቃ እሱ ይሁንላቸው ለሁለት ሰው ማለት ነው።
እ፣ እኮ እዚህ ሲመጡ ይመርጣሉ። የተለያየ አይነት አለ፣ ሲመጡ ይመርጣሉ።
It's okay። ከስምንት ሰዓት በኋላ ያደረግሽው አይደል?
ስምንት ሰዓት ላይ ይድረሱ እዚህ።
Thank you ሽማ እሺ በቃ